ቆይ ቆይ ቆይ data ከፍቻለሁ። ቆይ ታስገባለህ። hello hello hello hello ይሰማል? hello እኔ አንቺን እየሰማሁ ነው። አይ፣ አሁን ትክክል ነው። አሁን ይሰማል እኮ በ- hello ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ